ሰላም ጤና ይስጥልኝ። ChipChip ሰላም እመቤት፣ እንዴት ዋልሽ?
እግዚአብሔር ይመስገን።
ትናንትና ፓ- ፓስታዎች አዝዤ ነበር order።
እሺ አንደኛው ብቻ ነው የመጣልኝ፣
እ፣ እስኪ ስልኮትን ይነግሩኛል?
ዘጠኝ አስራ አንድ እሺ ሀምሳ እሺ ሀያ ስድስት እሺ ዜሮ ዘጠኝ
እ፣ ምን ነበረ ፓስታ ነው ያጣው?
አዎ፣ ሁለት ነበር ያልኩት፣ ቦይዝ እና ኦኬ
እሺ የትኛው ነው ያልመጣ?
ቦይዝ
okay አርባ ቦይዝ ነው አይደለ order ያደረጉት?
አዎ፣ ሁለት አዎ፣ ካርቶን ትንሽ በ product ኡ ስላልነበረ accept አልተባለም። ለዛ ነው ለነገ ነው የሚመጣልህ እሱኛው።
okay። አይ፣ ለምን በ- ሌላ ጊዜ ተደውሎልኝ ነበረ አዎ፣ product ልክ ነው።
የለንም ምናምን ስብል ነበር እና ልክ አሁን ነው።
እራስ ስንቀበል አንዱ ብቻ ነው።
አዎ ልክ ነው። accept አልተባለም። ሳይኖር ሲቀር እንደዛ ነው የሚባል። ለነገ እንዲመጣ እናደርጋለን።
እሺ፣ ነው።
ማታ ይሰራና። እሺ፣ እሺ፣ እሺ፣ መልካም አመሰግናለሁ።